ሄሎ
ሄሎ ጤና ይስጥልኝ። ሁሉ ስፖርት ነው።
አዎ ነው።
እንትን ነበረ ትኬት ቆርጬ advance ሁለት ጎል ሰ- ሁለት እኩል ከሆኑ አዎ።
አይሰጥም ማለት ነው።
አልሰማሁትም ያሉት ያሉትን ተቋርጦ ነበር።
hello ይኸውልሽ advance ጎል ሰጥቼ ነበረ እሺ
ሁለት ጎል ማለት ነው እሺ እና ሁለታቸው ነው እ፣ አይሰጥም ማለት ነው።
አንድ እንትን ላይ ጊዜ መስመር ላይ ጠብቁኝ። የ-
hello
አንድ መስመር ላይ ጠብቁኝ። እያየሁልህ ነው። ticket number ኡን እስቲ ንገሩኝ።
ticket number ላውጣና ልንገርሽ ወይስ አውጥተው መልሼ ይደውሉ።
ልደውል?
አዎ መልሼ ልደውልልሽ። አውጥቼ። እሺ